በዛ ይወቅ አይደለም ሁላ
ሄሎ፣ መንግስት ቤት ሰላም ነሽ?
እንዴት
እንዴት ናቸው? ገና ብር ገና ነው ብሩ ምን አልከኝ?
የብሩ ገና ነው እኮ የመስከባት እ ምን ሰባት የም- አ- የመስከባት ገና ነው ብሩ ቴሌ ብር
እ ቴሌ ብር እንትን ዲፖዚት አድርገህ ነው ስሩ አድርገህ ነው በስ ብር እኮ ወራላ ቴሌ ብር የመሀላ ነው እኮ እስከ ማታ ነው።
ወደ ቴሌ ብር ዊዝድሮ አድርገህ ነው።
አ፣ ገና ነው እኮ ቴሌ ብር ነው ገና ነው እኮ መሀል ላይ ነው እኮ እሺ ቤስት ቤት ቁጥርህን ንገረኝ አንዴ ቼክ ላድርግልህ።
እ ቤስት ቤት ቁጥርህን ንገረኝና ቼክ ላድርግልህ።
እሺ አስራ አምስት አስራ አምስት ሰባ አራት ሰባ አራት ስልሳ ስምንት ስልሳ ስምንት አርባ ሁለት አርባ ሁለት አ፣ ሁለት ሺህ ነው መቼ ነበር ዊዝድሮ ያደረግከው?
ማት- ማታ ማታ ማታ ነው።
አ እሺ ጠብቀኝ አንዴ።
እሺ
ስንት ብር ነው አልከኝ?
እ ሁለት ሺህ ብር ነዋ።
አዎ
እሺ ለሳንቲም ፒዎች ኢንፎርም አደርግልሃለሁ። እሺ
እስከ አሁን ፕሮሰስ ላይ ነው። አሁን ደግሞ ኢንፎርም አድርግልሃለሁ። ኢንፎርም ተደርጎልህ ነው አይደለ? ቅድም እሺ አሁን ወረላ አሁን መሰም
አዎ፣ ፕሮሰስ ላይ ነው የሚያሳየው።
እሺ ፎርሙ ሞላይ ነው አሁን በና ከሳሬ ከሳሬ ስድስት ስድስት ሰዓት ነው ከምናምን ይቆማል። ግን እዛ አይነት ከባድ ነው መሰምከባል አዎ አባቴ አልገባም። ፕሮሰስ ላይ ነው፣ ብዙ ትራንዛክሽን ስላለ ነው።
የረሰልት ምንም እኮ የለም አልባ- አልጋ- አልገባም እኮ።
አዎ ልክ ነው፣ ፕሮሰስ ላይ ነው። ይገባል፣ መግባቱ አይቀርም። ግን ድ- ኢንፎርም አደርግልሃለሁ።
እሺ እሺ ደወልክ፣ እናመሰግናለን።
እሺ እሺ